ሄሎ ጤና ይስጥልኝ።
ሄሎ
ሄሎ
መካኑ እንደሰን እባላለሁ
እሺ
ከአዳማ ከናዝሬት።
እሺ፣ ምን ልርዳሽ?
እ፣ ጥሩ ድንግል ልጆች ላይ መስ- መምጣት ፈልጌ ነው እ? እኔና እ፣ ወንድሜ አምስት ዓመት ነው፣ እኔ ዘጠኝ ዓመቴ ነው።
ሁለታችሁም ነው መምጣት የምትፈልጉት?
አዎ የፈለገሽን
Okay፣ እስኪ አንድ እናታችሁን አገናኝ።
እሺ